ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምን ልርዳዎት
አብሮ ይስጥልን። account መክፈት ፈልጌ የ activation code ይልክ- ኮዱን ይልክልኛል። ሳስገባው ግን እንትን confirm አያደርግልኝ፣
OK verify እያደረገ አይደለም።
verify አያደርግልኝም፣ confirm አያደርግልኝ ምንድን ነው የሚለው?
ምንም በቃ ቁጥሩን አያስገባልኝም። እንዴት እንደሆነ አልገባኝም።
እስኪ እስከ ስልኮት ወደ ታች አካባቢ ወደ ታች አካባቢ screen ኖ ጋራ ይሞክሩና ይንኳት touch አድርጓትና confirm ቁጥሩን ነው እኮ አልጽፍ ያለኝ እኮ ቁጥሩን የላከልኝ አልጽፍ አይደለ ያሉት እኮ ከስር